ቤት ቤት ቤት ነው የምንረዳው።
ትኬት ኦንላይን ቆርጠን ነበርና ቦነስ ነበረው ቁጥሩ ለቆታል። ቦነሱን ግን አልለቀቀውም። ስሙ ኦንላይን ላይ cashier code ኡን ንገሪኝ።
cashier code
Hello
እንትን ትኬቱን ያየሁት ነው። እሺ እሺ
ሰላሳ አራት
cashier code ነው ያልኩት። ትኬቱ መጨረሻ ላይ የሚገኘው ማለት ነው።
cashier code ነው። እንትና ትኬት ነበር ነው ወይስ ትኬቱ መጨረሻ ላይ cashier code የሚል አለ አይደለ?
እንትን ነው? በስልክ ኦንላይን ነው። ስልክ ቁጥሬ ነው ዝም ብሎ የጻፈው።
Okay። ስለዚህ ሳይኛውን ንገረኝ ማለት ነው።
እህ? ምን አልሽኝ? ምን አልሽኝ?
ስለዚህ ትኬት ID ውን ንገረኝ ከቀኑ ስር ያለው ማለት ነው።
ሰላሳ አራት
ሰላሳ አራት
ቢ ሰባት ቢ ሰባት ቢቢ ቢቢ
ቢቢ አዎ ቢቢ
ቢቢ
እሺ ሰማንያ ሰባት እሺ
AE እሺ
አምስት E እሺ
አምስት C እህ
ዘጠኝ ዘጠኝ ሰባት እሺ C አርባ አንድ
አልመጣልኝም። ቴሌግራም ላይ ላክልን ቲኬቱን check አደርግልሃለሁ።
እሺ እልክልሻለሁ። እሺ መልካም አብይ ከገባ እኮ